hello ጤና ይስጥልኝ።
ሄሎ ሄሎ ሄሎ ሄሎ፣ አይሰማም?
ይሰማል ይሰማል። አዎ።
ሰላም እ ቺፕቺፕ ላይ order አድርግቼ የዛሬ ሳምንት ነው ያደረኩት ሐሙስ መሰለኝ ሁለት ቀን ግን እስካሁን አልደረሰኝም ይሄ ነገር።
okay፣ እሺ፣ ስልክ ይንገሩኝ እስኪ።
አረ አርባ ሁለት ዜሮ ዘጠኝ አርባ ሁለት ሰባ አንድ
ሰባ አንድ ሀያ አራት አስር ሀያ አራት አስር አ
በ personal order ነው አ ዛሬ እንትን ብሎ ነበረ።
አንድ ሺ ዘጠኝ መቶ ሰማንያ ብር አ አ፣ ኦርደር ባለፈው እኮ- ያደረኩት አ፣ ባለፈው ደውለልኝ እኮ refund አስደረግኩልህ አንድ ሺ ዘጠኝ መቶ ሰማንያ ብር
እ ተመልሷል እንዴ?
አ፣ በአርባ ሁለት ቢት ስልክ አስ- አስልክልኝ ብለኝ አስልኬልሃለሁ።
እኔ wallet ውስጥ እየጠበቅኩ ነበር።
እስኪ check አድርገው ወይ ቴሌብር ላይ ወይ wallet ላይ check አድርገው አስ- አስልኬልሃለሁ። ገብቷል።
wallet ኡ ላይ ለምስኪ ቴሌብር ላይ check ላድርግ።
okay፣ እሺ፣ እሺ፣ እሺ ደውላለሁ።
እሺ